ሳማ አድርገህ እያጫወትክን ስንስቅ ስንላፋ ስንንከባለን አብረን ስንፈነድቅ ደስ ብሎ ስንል አይኖች ከአይኖች ድንገት ሲጋጩ በመዋደድ ናፍቆት እንባ ሲራጩ ፍቅራችን ብዛቱ ይህ ነው ሳይባል ሳንለያይ አብረን ሁሉን አይተናል። ክንዴን ተንተርሰ እቅፍ አድርገኸኝ ከንፈሬን ሳም አድርገህ እያጫወትክን ፍቅራችን ብዛቱ ይህ ነው ሳይባል